አስቧቸው ማርያምን hello
hello እሺ ደወልኩለት መልሼ
አዎ አይ ላስተያየት ስለሆነ አዎ ልክ ኖት
እሺ እና ቺፕ ቺፕ ላይ እሺ አሪፍ አሪፍ ነገሮች አሉት እሺ ግን የዋጋው እ፣ ከቀን ወደ- ወደ ቀን እየጨመረ መምጣት እያየ ነው እህ እ፣ ያ ነገር ያሰጋል ለምሳሌ ያው ዋጋ አሁን- ከውጭው አንጻር ነው እንግዲህ ከዚህ የሚወጣው ዋጋ በየቀኑ አይተውት ከሆነ አዎ በጣም vary ያደርጋል አሁን አ፣ ከውጭው አንጻር ነው እየወጣ ያለው እኮ እና እሱ ነገር እ፣ እንዴት እንደሚሄድ እ፣ ትንሽ ግራ በዛ- ያጋባል በዛ በ- መብዛት ሳይሆን አ- ያ- አሁንም ጥሩ ነው እኮ normally። ግን እኔ አሁን ትናንትና ከትናንት ወዲያ ነው አቮካዶ አስራ ሁለት ብር ለአስር ሆነ አዘን ድጋሚ ስንገባ አስራ ስድስት ብር ሆኖ ይጠብቅሻል።
እህ እህ ድንች ዘጠኝ ብር የነበረው አንድ አስራ ሁለት ብር okay
አረ እንደዛ አይነት ለውጦች ስታይበት ቶሎ ቶሎ price ተቀያየረ ነው የሚሉን በዛው ልክ ተቀያየረ እና ደግሞ- እየጨመረ ነው።
አ እና ደግሞ ከዛ previous ቀድመን የሆነ group ላይ join ስንል ደግሞ ያንን የሆነ እያየ adjust የሚያደርግ ነገር ቢኖር አሪፍ ነው። ዋጋውን ማለት ነው። ወይ ደግሞ እ፣ ቀድሞ ማስታወቂያ ነገር ነው።
okay ማስታወቂያዎችን ብናይ ነው መጀመሪያ ላይ ቀደም ቢል ማለት ነው። ለምሳሌ አሁን እኔ አስር ብር ነው ብዬ ስገባ እዛ ጋር ጨምሮ የሚጠብቀኝ ከሆነ ምናምን እንደዛ እሱን ነገር ቢስተካከል ከዛ ውጪ እህ
ብዙ ነገራችሁ አሪፍ ነው። delivery ው ግን ለ- ለእስከ single ማለት ለ- በነ- አንድ ሰው በነጠላ ሲታዘዝ እህ ያለው ርቀትም በጣም ሰፋ እ? እሱ ነገር እንዴት ነው?
ምን personal ስታ- ስታዙ እንትን ይላል ነው በጣም ዋጋው ውድ ነው በጣም አዎ፣ እና እሱ እሱ እሱ ላይ እሱ ላይ አንዳንዴ ወይ አስተያየት ቢደረግ ወይ ደግሞ እ፣ እንደ ሀሳብ ማለት ነው እሺ location ኣችሁ በጣም specific የሆነ ነገር የማምጣት ነገሩ አንዳንዴ ያስቸግራል፣ አንዳንዴ አሪፍ ነው።
እህ እና እንደዛ location የሚያመጣ ከሆነ በዛ location ላይ ባሉ group ኦች መሀል ላይ እህ join የሚደረግበት ነገር
okay ማያውቁት ሰው ጋር ምናምን አዎ የማላውቀው ሰው ጋር join የማድረግ ነገር የሚኖር አይ እሱ ከሆነ የማይኖርበት ምክንያት ምንድን ነው? አሁን እርስዎ እንዳስተያየት አነሱት እንጂ አዎ።
already ሰው የለመደው ምንድን ነው ከሚያውቁት ሰው ጋር ነው order ማድረግ እሱ ልክ- የሚፈልጉ እሱ- እሱን እየተጠቀምንበት ነው። አዎ።
አዎ። እና እሱ እሱ- ከሱ ከሱ አንጻር ነው እንጂ የማያውቁት ሰው ጋር join አድርገው ሊመጣለት ይችላል። ግን አሁን እሱን ነው ከእሱ ሰፈር አካባቢ አንድ ሰው create ቢያደርግ እርስዎ ቢገቡበት ያ ሰው እ፣ ያዘጋጀው ሰው ስለሚኖር ይበሳጫል በመሀል እሱ ሊኖር ይችላል። እሱ ልክ ነች፣ ግን እንደዛው ማለት ነው እ፣ እኔ አሁን location ኡን ብቻ የእሱ ጋር ያለውን location በመጠቀም ቀ- አቅራቢያ የመሆኑን አውቄ ከዛ እሱ ላይ ደግሞ እኔ ጨምሬ ማዘዝ ለምሳሌ እ፣ እዛው group ውስጥ አይደለም ይሄ ሰው ነገር ግን እንደዚህ ጨምሮ በሱ በታዘዘው ቦታ ላይ ማምጣት ይፈልጋል የሚል አይነት option ቢኖራችሁ ነው። እሺ እስኪ እሱን ተረዳሁ።
አዎ እኔ አሁን ል- ልደታ ጤና ጣቢያ ነኝ፣ ወ- ወረዳ ሁለት ይላል።
እሺ መኖሪያዬ ደግሞ የት ነው? ልደታ ክፍለ ከተማ ነው።
እህ አሁን ክፍለ ከተማው አካባቢ የታዘዘ ነገር ላይ order አድርጌ ክፍለ ከተማው አካባቢ ሄጄ ብቀበል ለእኔ ይቀርበኛል ለመኖሪያ ቤት።
አዎ አዎ ከዛ እኔ ግን የማዘይት ሆኜ ነው already በቃ ለዓለም group ያለው እ፣ ልደታ እ፣ እንትን ጦር ኃይሎች አካባቢ ነው almost ወረዳ ሁለት ያለው ማለት ነው።
አዎ እዛ ጋር ሳብ ርቀቱን አስብ መልሼ አዎ ሩቅ ነው። እሱ ሩቅ ነው በጣም ያው ግዴታ ሰው ያለበት አካባቢ ለመሆን ማለት ነው።
አዎ ለእናንተ አሪፍ ነው እንደሆነ ይሰማኛል። ግን ለእኛ ደግሞ አንጻር አላረም በሁለቱ መሀል ያለ የሆነ ግሩፕ ነገር ቢኖር ብዬ አስባለሁ። ኦልሬዲ እዛ ጋር ግሩፕ ክሬት ያደረገው ሰው ግሩፕ ላይ አሳይን ያረ ማድረግ የሚፈልገውን ሰው አሳይን ያርግ።
እህ ግን በሱ ሎኬሽን ወይም በሱ አካባቢ ባለው ቦታ ደግሞ እ፣ ሌሎችን ሰዎች አንድ ላይ order ማድረግ የሚችሉበት እና ደግሞ አንድ ሰው አ፣ group create ካደረገ አንድ አይነት ነገር ብቻ ነው እ፣ ብዙ ጊዜ እንትን የምታደርጉት እህ
እሱን ነገራችሁ ደግሞ እሺ እሺ ከ- እንዳስተያየት እሺ እናየዋለን። እሺ እሺ። እና ደግሞ ይሄ አንድ አይነት ነገር order የሚደረገው ነገር ላይ ደግሞ ትንሽ እ፣ ሰው መጨመር ቢችል ሌላ አሁን እም፣ አቮካዶ አዝዤ አቮካዶ ያዘዝኩበት group ላይ ሆኜ ሌላ ነገር መጨመር ብችል
ሌላ product አዎ
okay። ስለዚህ ያው በአንድ በአንድ group ውስጥ የተለያየ item ብናዝ ነው የሚሉት በአጠቃላይ።
የተለያየ ወይ ደግሞ የተለያየ መሆን ደግሞ ካልቻለ ያንኑ የሆነ ነገር ብጨምር ለምሳሌ አቮካዶ አዝዤ እዛው group ላይ ሆኜ ትንሽ መጨመር ብፈልግ እም፣ ወይ የሆነ ነገር መጨመር ብፈልግ ከእንደገና ሌላ group create ላደርግ ነው ወይ በግል ሌላ ላዝ ነው።
አዎ ልክ ነው።
ከሰሞኑ ካየሁት አጠቃቀም ላይ ትንሽ እሱ ነገር እንትን ስላደረገኝ ነው።
እሺ፣ እሺ፣ እሺ፣ እናየዋለን። እሺ፣ እና እናስተካክላለን።
ደግሞ maximum group መፍጠር ትችላላችሁ ብላችሁን እም፣ maximize ማድረግ ደግሞ አንችልም። already አስር ሰው ሲደርስ okay። በዛ ሰው ትዘጉታላችሁ።
እም፣
እሱ ነገር እንዴት እናስተካክላለን። እሺ፣ አ- አስር ሰው እና ከዛ በላይ ካላችሁ በኋላ ሰሞኑን እየተጠቀምን ስለነበረ ነው።
አዎ፣ አዎ፣ በዛ ነው አስር ሰው ብለን አዎ።
ከአስር ሰው በላይ መጣ። በቃ አዎ፣ ሞልቷል ብለን ሰው ድረስ አዎ፣ ይሄዳል።
አ፣ ግን እስከዛ ድረስ የሚለው ላይ limit ኡን ዝም ብላችሁ open አድርገን ማየት አልቻልንም። እኛ group ኡን access ማድረግ አልቻልንም።
እም፣
እሷን እሺ፣ እናየዋለን። እሺ፣ እሱን አይተን እንግዲህ ለማስተካከል እንሞክራለን።
አ፣ ያ ነገራችሁ አሪፍ ነው። ቀጥሉ።
እሺ፣ እናመሰግናለን።
እሺ፣ እሺ፣ እሺ፣ መልካም ቀን።
አሜን።